hello ጤና ይስጥልኝ ቤተሰብ ቤትራሄል ነኝ። በምን ልርዳዎ?
እንትን agent የ agent ፍቃድ ትሰጣላችሁ እንዴ?
አዎ አዎ። የት አካባቢ ነው?
virtual አዲስ አበባ ውስጥ ትሰጣላችሁ?
አዲስ አበባ ውስጥ አንሰጥም። ክፍለ ሀገር ብቻ ነው።
እሺ እንትን ምር ነው ሸገር አካባቢ ወደ ጥግ እ ሸገር ሸገር city ሸገር city እንዴ። እሺ ቆይ ቡራዩ ነው ያልከኝ
አዎ አይደል? አዎ ይቻላል።
አዎ።
ቡራዩ ምን ነበር መሰለኝ የተላከው? ስፖርት ነው virtual።
virtual እሺ እንደዛ ከሆነ መጀመሪያ ሰላሳ አምስት ሺህ በ cash ወይም በቼክ ማስያዝ አለብህ።
እሺ እንትንስ percentage እንደ percentage ኡ ሰማንያ አምስት በአስራ አምስት ነው። አስራ አምስት ለኛ ሰማንያ አምስት ለአንተ።
እሺ እም፣ ስንት ሱቅ መክፈት እችላለሁ በአንድ እንትን በአንድ ፍቃድ?
በአንድ ፍቃድ አንድ ሱቅ አንዴ ካስያዝክ አንዴ ካስያዝከው አንድ ሱቅ ግን አምስት እና ከዛ በላይ ሱቅ የምታሲ የምትከፍት ከሆነ ወደ ሀያ አምስት ሺህ ይቀንሳል ማለት ነው የምታስይዘው ብር በሀያ አምስት ሀያ አምስት ሺህ በየአንድ ሂሳብ ነው ሱቅ?
የምታስይዘው። አዎ እንጂ ለእያንዳንዱ ሰው በየራሱ መያዝ አለበት።
እሺ እ፣ ሌላ offer የምታደርጉት ነገር አለ like እቃ ምናምን ነገር?
እቃ offer አናደርግም። system እና ንግድ ፍቃድ ብቻ።
እሺ loss ምናምን ካለ ሙሉ ከኛ ነው።
አዎ አዎ።
እሺ፣ አመሰግናለሁ። ቢሮአችሁ የት ጋር ነው?
እ፣ ቢሮአችን በአምቢሽ እናት ባንክ ጀርባ።
በአዲስ ነው። እሺ፣ በጣም አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።